hello
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ሄሊዊን ሞክሬ እንዴት ነው እንትኑ ለማለት ነበረ ማብራሪያ ፈልጌ።
ቴሌቪዥን game እየተዝናኑ የሚሸለሙበት ጨዋታ ነው። ኮከብ ዘጠኝ ሰማንያ አምስት ይችላል ብለው ደውለው አ- ሶስት ቁጥር ላይ ለመጫወት የሚለውን ሲነኩ ድሉን ይሞክሩና ጥያቄ እናመልሳለን መርጠው ሰባት ቁጥር ላይ ቋንቋ ይምረጡ።
እ- እ-
እሺ።